Hello, Dennis in Bisbit. Hello, Dennis.
ኦኬ እንትን ልጠይቅሽ ፈልጌ ነው።
እሺ፣ ምንድን ነበር?
ወጪ ላድርግ ብ- በተለይ ብር ማለት ነው እሺ፣
እስካሁን አልገባልኝም ወደ አካውንቴ
አሁን በደወልክበት ቁጥር ነው ቤተሰቦችን ተጠቀመ?
አ- አይደለም።
ሌላ ነው?
አ እሺ፣ ንገረኝ። ቼክ ላድርግልህ። ዜሮ ዘጠኝ
ሰላሳ ዘጠኝ እሺ፣ ሀያ ሶስት እሺ፣ ሀምሳ አስራ ሰባት
ሀምሳ አስራ ሰባት
ስንት ብር ነው withdraw ያደረከው? ሌላ ሁለት ሁለት ሺህ አምስት መቶ
እሺ፣ አ በሳንቲም ፔ ነው ያደረከው። pending ላይ ነው። እሺ፣ ለሳንቲም ፔ አሳውቅልሃለሁ፣ ይገባልሃል።
እሺ መቼ ይገባል?
አሳውቅልህና እነሱ ባስተካከሉልህ ሰዓት ይገባልሃል። እሺ፣ እኔ ለእነሱ አሳውቅልሃለሁ።
እሺ